ጤና ይስጥልኝ ቢጫ ኢትዮጵያ ሮዳስ ነኝ እባክዎ ምን ልርዳዎት ኦክሲጅን አስመዝግቤ ነበርና አልመጣልኝም አራት ቀኑ ዛሬ
እሺ ደንበኛችን ያስመዘገቡበትን ስልክ ቁጥር ይነግሩኛል ሀያ ሶስት ሰማንያ አምስት
ሀያ ሶስት ሰማንያ አምስት ሰማንያ አምስት እሺ መስመር ላይ ጠብቁኝ ጎልዲያስ ባርና ሬስቶራንት ነት ጎዶሊያስ
ደንበኛችን ቅሬታዋን ተመዝግቦ ወደሚመለከተው አካል ተላልፏል ግን እስካሁን አልመጣለትም አይደለ አልመጣልኝም አዎ አራት ቀኑ ዛሬ
እሺ ደንበኛችን ሶስት ቀን እንዳለፉት እና እስካሁን እንዳልመጣሉት እንደ አዲስ መዝግብሎታለሁ
እሺ እንደ አዲስ ነው የሚመዘገበው ዛሬ እንደ አዲስ ሳይሆን እ ሶስት ቀን አስመዝግበው ከሶስት ቀን በፊት አስመዝግበው አ- እንደነበርና እስካሁን እንዳልመጣሉት አዲስ አ- መዝግብሎት እሺ እሺ ሌላ መረዳዎት ነገር አለ አይ ሌላ ጉዳይ ነው።
ስለተወደደ እናመሰግናለን ለአገልግሎት ያሉት ሀሳብና ስልክ ከሚሰሙት ባላስቀምጡልኝ መልካም ቀን
አሜን።